hello
ጤና ይስጥልኝ ከናይጄሪያ ነው የምንደውለው።
አዎ ተቋረጠ መሰለኝ።
አዎ TIN number ኡትን ይነግሩኛል?
ዜሮ ዜሮ አርባ ሁለት ዜሮ ዜሮ አርባ ሁለት ሀያ አራት ሀያ አራት ዜሮ ስድስት ሀምሳ ስምንት ዜሮ ስድስት ሀምሳ ስምንት እሺ ሙሉ ስሞትን ይንገሩኝ።
ሲሳይ አበበ።
ሲሳይ አበበ።
አዎ
የቤቶት ስም ማን ይባላል?
እ እ ማሙሽ ካፌ።
ማሙሽ ነው።
አዎ
ማሙሽ ካፌ ማሜ አዎ ማሙሽ ካፌ እና ሬስቶራንት ነው፣ ያው በዛ ስለሚታወቅ።
ባርና ሬስቶራንት።
አዎ
እሺ ስልክ ቁጥር አሁን የደወሉበትን ልመዝግብ አይደለ?
አዎ እሱ እንዲመዘገብ ችግር የለውም።
እሺ ጥያቄዎትን መዝግቤ ወደ ጥገና ክፍል አስተላልፌያለሁ። ሌላ ምረዳዎት ነገር ካለ?
አይ የሆነ በቃ
እሺ ስለ ደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።